Oui, ça m'a
Hello?
Hello.
ሄሎ
ወይ ሰላም ነው?
ሰላም ቤት ነው።
አለ ዜሮ ስድስት ሰማንያ ስድስት
ዜሮ ስድስት ሰማንያ ስድስት እሺ፣ ምንድን ነው?
አንድ ኦልሬዲ ፒክድ አፕ እያለኝ ነው ቁጥ የክስተመር ስልክ እንድትሰጪ ነበር። ሁለት ደግሞ ኤክስትራ ነገር አዛለች መሰለኝ። ምንም የተነገረኝ ነገር የለም።
ምን ኤዲት ደረን ከቢሮ አልተነገረህም?
ኤክስትራ ኤክስትራ ማዮኔዝ ተብሎ ነበረ። ለምን አልተነገረኝም?
Okay already customer ጋር ደርሰሃል እንዴ?
No ኧረ አይደለም። የ customer ኡን ስልክ ሁላ እያሳየኝ አይደለም። already picked up እያለኝ ነው። picked up ስለ
ቆይ እስኪ አንዴ ዴለ አቡበከር picked up by driver። አዎ እኮ pick ብለኸዋል።
already picked up እያለኝ ነው። ስልክ አላወጣልኝ እሺ ልንገርህ ዜሮ ዘጠኝ ሰማንያ ስድስት
ዜሮ ዘጠኝ ሰማንያ ስድስት ሰላሳ አምስት ሰላሳ አምስት ሀምሳ ዘጠኝ ሀምሳ ዘጠኝ ሀምሳ ዘጠኝ ሰባ
ሰባ እሺ እንዴት ላድርግ ኤክስትራ የታዘዘት
ከስተመሯንችን ኤክስትራ ዝዣላ ያለችክ ኧረ አይደለም ከቢሮ ነው የታዘዘው መሰለኝ ከእናንተ ኦኬ ግን ኮሜንት ላይ ምንም የተጻፈ ነገር የለም ስለዚህ ካዘዘ እንግዲህ ምንም ማድረግ አይቻልም እንሰድለታ ከፍዬ ነው የምወጣው ማለት ነው
ይህን ነገር ቆይ ወይ ከቢሮ እንዲደውልልህ አድርግልን
በቃ እሺ